hello ጤና ይስጥልኝ ቃልኪዳን ከ Best Bet ምን ልርዳው?
Best Bet ምን ሆነ እዛ ሲፈልግ ብር አይወርድም፣ ሲፈልግ ብር ሳያወጣ ይይዛል። ለምንድን ነው?
እሺ ምን አጋጥሞት ነው?
ብር ለማውረድ ማታ ሙሉ ትግል አድርጌ ነው ያላወርዳለች።
ለማስ ወደ Best Bet ለማስገባት ነው ለማስወጣት ነው?
ለማስወጣት እሺ ምንድን ነው የሚሉት?
invalid ምናምን
ምን አሉኝ?
invalid
እስቲ screenshot አድርጎ ይላኩልን እስኪ እናየዋለን።
invalid ይላል ደግሞ የተያዘብኝ ብሮች አሉ። ለምን አይመለስልኝም? ቆይ የተያዘ ማለት በምን
የተያዙት ብሮች እኮ በምንድን ነው የተያዘው?
ወደ ላይ ሲያወጣም ተያዘ።
deposit ሲያደርጉ ነው?
ያው እሺ deposit message ኡን ይላኩልንና check እናደርገዋለን።
ልካለሁ።
እሺ የቴሌግራም ስሙን ይንገሩኝ።
መሀመድ ሙክታር ሼካ
እሺ አሁን ከላይ hi ብሎ ይላኩልና እናየዋለን። እሺ ከላይ hi ብሎ ይላኩልን እንድናየው message ኡን ብዙ መሀመድ ስላለ
hi እሺ ሰ- እሺ ቻው